ጤና ይስጥልኝ። ጤና ይስጥልኝ።
ሄሎ አቤት ጤና ይስጥልኝ። አይተ- አብሮ ይስጠለን።
አይ- ፍሊንስቶን ሆምስ ነው አይ- የደወሉት።
ፍሊንት አዎ ፍሊንስቶን ሆምስ ነው የደወሉት። ምን ነበር?
እ፣ እባክሽ ባለፈው ይሄ ሰሚት ያለው ሳይት አለ አይደለም?
አዎ አዎ እ፣ ድሮ አቋርጠው የነበሩ ሰዎች የከፈሉ አሉ፣ እንደገና ያልከፈሉም አሉ አይደለም?
አዎ አዎ
እና ፕሮጀክቱ ጀምሯል እንዴ መሰራት ነው ገና ነው? ወደፊት ነው የሚጀምረው?
አይ እኔ እንኳን የዚህ መረጃ የለኝም። ቀ- የቢሮ ስልክ ልስጦትና በዛ ይደውሉላቸው።
okay፣ በዚህ ላኪልኝ። እሺ፣ እ፣ ልንገሮት ስልኩ ዜሮ አንድ አንድ ቆይ አንድ ጠብቅኝ። እሺ እሺ
ዜሮ አንድ አንድ ዜሮ አንድ አንድ ስምንት እ?
ዜሮ አንድ አንድ ስምንት
ዜሮ አንድ አንድ ስምንት ዜሮ እ፣ ሀያ ሁለት
ሀያ ሁለት ዜሮ አንድ
ዜሮ አንድ የመጨረሻው ሀምሳ ነገ ይደውሉላቸው አሁን ስለወጡ።
ደስ ይለኛል። የኦዲት okay thank you። እሺ እሺ እሺ